hello ጤና ይስጥልኝ።
hello ጤና ይስጥልኝ።
አቤት። አይ አሁን እንትን ሚዲያ ላይ ሰምቼ ነው። እንትን ምን አክሲዮን ነው? ባንኩ ምንድን ነበር?
እ Flintstone ነው ሪል ስቴት ነው እ እ ሪል ስቴት ነው።
okay በሪል ስቴት ነው እንዴ?
አ okay እኔ ደግሞ እዚህ አክሲዮን ኮንስትራክሽን ነው።
አዎ፣ አክሲዮን okay፣ እየሸጥን ነው።
okay በአክሲዮን መነሻ እሺ ብር ትልቁ ለምን ሲል እኔ ደግሞ እንትን አክሲዮን መስሎኝ ነው የባንክ አክሲዮን አክሲዮን ነው የምንሸጠው እኛም።
የባንክ የኛም- አክሲዮን ነው የምትሉት ወይስ
አዎ አክሲዮን እየሸጥን ነው።
የምን ባንክ ነው?
ባንክ ሳይሆን Flintstone Homes
okay እ እ ሪል ስቴት Flintstone Homes ሪል ስቴት እና ኮንስትራክሽን ላይ የተሰማራ ማለት ነው።
okay። የት አካባቢ ነው?
እ ቢሮውን ነው አ ቦሌ ገርጅና ልደታ አለን። እርሶ የት አካባቢ ነው?
እ እርሶ የት አካባቢ ነው?
እኛ ሩ- ሩፋኤል
ም- ምን አሉኝ?
ሩፋኤል ጉለሌ እሺ አሁን ስልኮትና ስሞትን ልያዝና መግባባት
ነው ስሞትና አቤት።
ስሞትና ስልኮትን ልያዝና አዎ ከሐምሌ አንድ ጀምሮ ሽያጭ ስለምንጀምር ያን እደውልሎታለሁ።
okay በቃ አስቻለው እሺ አቶ አስቻለው ማስታወቂያችንን ከምን ሰምተው እ እ ማስታወቂያችንን ከምን ሰምተው ነው?
በእንትን ሚዲያ ላይ አሁን እንትን አዱ ላይ ነው አዱ okay እንደዛ ላይ ሰምቼ እኔ ደግሞ የባንክ መስሎኝ ነው በቃ እደውልሎታለሁ። ሙሉ መረጃ ይወስዳሉ።
እሺ እሺ እሺ እሺ